hello
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሰላም ምን ነበረ?
ማንቸስተር አድራሻ ለውጥ ሰጥቼ ነበረ እና እሺ
በቃ ይደወላል ተባለ። ምንም አልተደወለም። ሪፖርት እሺ።
ደረሰብኝ።
የማሽን ቁጥር ትነግረኛለህ?
የማሽን ቁጥር ማለት CM እ?
ምናምን A የሚል ነው።
P እሺ ንገረኝ።
CMA ዜሮ ዜሮ አስራ ሰባት ስልሳ አንድ ስንት ዜሮ?
CMA እሺ ዜሮ ዜሮ እሺ አስራ ሰባት አስራ ሰባት ስልሳ አንድ ስልሳ አንድ እሺ check አድርገን እናሳውቅህ።
እ፣ በስንት ምን ያክል ጊዜ ይጨርሳል ስ- ስትሰሩ ዝም ብላችሁ ስ- እንድመጣ?
እኮ check አድርጌ ላሳውቅህ። አሁን እንደዚህ ለማለት አልችልም። ውስጥ አይ፣ ያለው ሁለት- መረጃ በሁለት ወር በሶስት ወር አያልቅም
ስንት ወሮ ነው?
እ?
ምን ቆየ ከገባ?
አዎ
እሺ መች ነው ቀኑን ትነግረኛለህ?
እዚህ ላይ ቀን የለውም። በፈረንጅ ደረሰኙ ላይ ልንገርሽ
እሺ
ዜሮ ስምንት ዜሮ ሶስት ሁለት ሺ ሀያ አራት ዜሮ ስምንት ዜሮ ዜሮ ሶስት ሁለት ሺ ሀያ አራት ላልካሽ ቢሰሩ በቃ እሺ check አድርጌ ላሳውቅህ ምን ያክል ደቂቃ አልጠብቅሽ እኮ አንዴ check ላድርጋ።
እኮ የግል ስልክሽን ካልሰጠሽኝ ይሄ ስልክ አይሰራም።
የትኛው ስልክ አሁን የደወልኩበት እኮ በስንት ቁጥር ነው የደወልከው?
ሰማንያ ምናምን ብሎ ከካሽስተሩ ላይ ስትወስጀ በሰማንያ ሶስት ሰላሳ ሰባት ደውላለኝ አይሰራም። በቃ በስቃይ በስቃይ ቢያንስ አንድ ሰዓት ተኩል በላይ ሞክር ነው ነው የግል ስልክሽን ስጭ።
እኮ ያ ይሰራል፣ አሳውቅሃለሁ። እኔም እደውልልሃለሁ፣ በግል ስልኬ እደውላለሁ።
እስቲ ስንት ደቂቃ አልጠብቅሽ እስቲ እኮ አንዴ check ላድርጋ አባዬ፣ እጄ ላይም አለኛ ሌላ አ፣ የታዘዝኩት የደወሉ
አይ እሱ በቃ ሮ- ርዝታቸው እሺ፣ ነበር እደውል- እኮ እንዲህ በቃልም confidence አጣሽ እንጂ እሺ ከሁለት ወር እደው- በፊት የገባ ከአንድ ወር በፊት እደው- የገባ እደውልልሃለሁ።
ተሰጥቷት እሺ እደውልልሃለሁ።
ስቴዲየም ደርሻለሁ። አንቺ እስከምትደውይ እዛም እመጣለሁ። እኔ እሺ።
ብመጣ ባይደርስ Z report አትሰጭኝም?
እስከገባበት እንሰጥሃለን። ሙሉ ባይሆንም ሪፖርቱ
አይ አይ አሁን ነው የሶስት ወሩ ያሁኑ እኮ እስከገባበት form ኡን ታሳያቸዋለህ። በአድራሻ ለውጥ እንደገባ ትነግራቸዋለህ።
ሌላውን Z report ትሰጭኛለሽ።
አዎ
መጣዎች ለማንኛውም ግን ቅድሚያ ስጭኝ። እኔ ይዛ already ስንተኛ ወር ነን እህትዬ ዛሬ እሺ አባዬ፣ እሺ እኔም እደውላለሁ።
የመጨረሻ እንትን አለ ዛሬ እኮ ስንተኛው አፕሪል አይደለም?
አዎ
ያኛው ምን ላይ ነው የገባ ማለት ነው? ሶስተኛው ወር ማለት ስንት ነው?
እሺ already ከሁለት ወር ከሁለት ወር በላይ ይሆነዋል።
እሺ፣ በቃ አንተም ትነግራቸዋለህ ስትመጣ ስልኩን ሁኔታ። እሺ አባ፣ የምን ስለ በቃ እደውልልሃለሁ። check ላደርግና
ቼክ አድርጊ። አሁን ቅድሚያ ስጭ በእናትሽ።
እሺ አልኩህ እኮ እሺ